ጤና ይስጥልኝ አሪፍ ነኝ ማለት ነው። መልካም ገብረዋል
ያ እዚህ ባለፈው ዞን ላይን ላይ ተቀንሶ የነበረውን ተመዝግቦ ነበር። እዚህ አ
በዚህ ቁጥር ነበር ያስመዘገቡት።
ሄሎ ሄሎ ሄሎ ይሰማውታል ለመኛል አዎ ይሰማል። ተቀንሶ ነበረና ተመዝግቦ ነበር ይመለሳል ምናምን ተብሎ እሺ ያስመዘገቡበት ቁጥር ይሄ አሁን የደወሉበት ነው።
አደዳ አይደለም ዜሮ ዘጠኝ ሰማንያ አምስት
እሺ ዜሮ ዘጠኝ ሰማንያ አምስት አርባ ስድስት
አርባ ስድስት አስራ አራት ዜሮ ሁለት አስራ አራት ዜሮ ሁለት እሺ እያየሁልዎት ነው። ትንሽ መስመር ላይ ጠብቁን። መስመር ላይ ያለው አይደል ለመኛችን?
አዎ እሺ እያየሁልዎት ነበረ። ስላስጠበቅኩት በጣም ይቅርታ። እንደሚያሳየኝ ከሆነ እርስዎ ደውለው በነገሩ መረጃ መሰረት ተመዝግቦ ሪፖርት ተደርጓል።
አዎ
ስለዚህ ሲስተካከል እና ሲያሳውቁን ባለሙያዎቹ እኛ ደውለን ለእርሶ እናሳውቀውታለን።
እሺ ግን አሁን አሁን ቆይቷል ብቻ አሁን
አሁን ተመሳሳይ ብዙ እንደዚህ አይነት ጉዳዮች ስለገጠሙን እነሱ ተራ ጠብቀን እያስተናገድን ያለ ነው። የእርሶም እንደዛው ይስተካከላል።
እሺ እሺ ሌላ ምረዳዎት ነገር አለ?
ሌላ የለም እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙን በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።